ሄሎ ሄሎ ሰላም ጤና ይስጥልን ፍስሀ
አዎ ከ We Plus ነበር የምደውለው የእኛን application አውርደው ነበር።
አዎ አውርጄ ነበር እሺ ለተጠቃሚነት ነው ለአሽከርካሪነት ለተጠቃሚነት ነበር ያወረዱት? እሺ አሁን እርስዎ የተመዘገቡት አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ላይ ነው እና ለዛ ነው ግልጽ የሆነ ነገር ያላመጣለሁት። እዛ Play Store ላይ We Plus Solution User User ብለው search ሲያደርጉ ይመጣሎታል። ወዲያው register ሲያደርጉ በግልጽ ከአርባ በላይ የሆኑ አገልግሎቶቻችን የታክሲ አገልግሎታችን ከሶስት መቶ ሀምሳ በላይ game እንዲሁም አሸናፊ የምታደርጓን referral code እዛ ላይ ማግኘት ይችላሉ። ስለዚህ ከ Play Store ላይ We Plus Solution User የምትለዋን አውርደው መጠቀም ይችላሉ።
እሺ እሺ መልካም የስራ ቀን ይሆንልዎት።
ላሲም እሺ